ሄሎ አዎ ወይ እንዴት ዋልክ ሚሊዮን?
አለሁ።
እ፣ ባለፈው ደውለልኝ ነበረ። ከሳፊ ባጃጅ ነው የምደውልልክ።
okay ሰላም ነው እንዴት ነክ?
አለሁ።
እ፣ ወደ አዳማ ልክቼ ነበር።
ምን- ምን ምን አልሽኝ? ሄሎ
ሄሎ፣ አይሰማም?
ይሰማኛል ሄሎ፣
ወይ?
የአዳማን ስልክ ሰጥቼክ ነበር።
አዎ አጀብ።
ስ- ስ- ስ- ስደውል እኮ አልሰራለኝ እና አነሱልኝም።
okay፣ እሺ።
አዎ።
እንትን እ፣ ወደ አዲስ አበባ መምጣት ትችላለህ እንዴ?
እችላለሁ እንጂ
እ፣ አሁን discount ም ስላደረግን እ፣ ለኤግዚቢሽን አለን እስከ ህዳር 21 ድረስ ማለት ነው እ፣
እና 750 ሺህ ብር የሚሸጠውን አሁን ሶስት ሰው አይደለ የፈለግከው አንተ እ፣
ሶስት ሰው የሚጭነው እና አ የፈለግከው አ አ አ አሁን 650 ሺህ ብር ሆኗል። ኤግዚቢሽኑ እስከሚያልቅ ድረስ ብቻ ነው ግን ያለው 20 ሺህ በቃ ብር እሺ ቅድሚያ ትከፍልና እ፣
ከዛ በኋላ እ፣ ከኤግዚቢሽኑ በኋላ ባጃጁን ስናስረክብክ እ፣ 630 ሺህ ብሩን እ፣ ትከፍላለህ የቀረውን ማለት ነው።
እ፣ በቃ እሺ አንዳንድ ነገር አስተካክዬ ልደውልልሽ።
okay አይ ኤግዚቢሽኑን እንትን እንዳያመልጥክ ብዬ ነው ዲስካውንቱን ስንት ቀን ያለ ስንት ቀን ተጠቃሚ አለው?
እንድትሆን ስንት ቀን እስከ አለው?
ፊታችን ቅዳሜ ድረስ
በቃ ችግር የለውም። በቃ ዛሬ ነገ እስከ ከሰዓት እመጣለሁ ብዬ እገምታለሁ።
እሺ ያው ሀያ ሺህ ብሩን ይዘና እንትን እንዳይልክ ችግር የለውም። ችግር የለውም።
እሺ መልካም ቀን እሺ